ይልክልኝ አቤት ሰላም hello hello አይሰማም
ኧረ ይሰማል እሺ ምን ልርዳዎት
እርዳታ
ይቅርታ አሁን ላይ የእርዳታ ጉዳዮችን ምዝገባ አቁመናል እጃችን ላይ ከአንድ ሺ አምስት መቶ በላይ የተመዘገቡ ስላሉ እነሱን ሰርተን እስከምንጨርስ አሁን ምዝገባ የለንም ሲኖር እናሳውቃለን
እሺ እሺ እሺ አመሰግናለሁ